ጤና ይስጥልኝ ስፖርት ነው እባክዎ የምንረዳው?
አብሮ ይስጥልን የሆነ እንትን ሚካኤሉ ቴሌብር እየሰራልን አይደለም። ምን system ኡ እንዲህ ብሎት ነው ከእናንተ ጋር ነው?
በቴሌ ብር ማስገባት ፈልገው ነው?
አዎ እየሰራልን አይደለም። system ብሎ እሺ አሁን በምነግሮት ቁጥር ያስገቡና የያዙ ቁጥር
ንገረኝ።
ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት
የእናንተ ስልክ ነው ይሄ?
ወደዚህ ቴሌ ብር ያስገቡ ገንዘብ የፈለጉትን የገንዘብ መጠን።
እሺ በቃ እንደሱ እናደርግ።
hello አመሰግናለሁ።
ይስሙኝ፣ መጀመሪያ አልጨረስኩም።
እሺ ንገረኝ።
ይሄኛውን ወደዚህ ያስገቡና ገንዘቡን አ screenshot አድርገው በቴሌግራም ይላኩልን።
okay ለእናንተ ማለት ነው።
አዎ screenshot አድርገው ሙሉ ስሞትን እና ሁሉ ስፖርት የሚጠቀሙበትን ስልክ አሁን በምሰጠው ቴሌግራም ይልኩልናል።
እሺ በቃ እሺ እናመሰግናለን።
ቁጥር የያዙ የኛን የቴሌግራም
ቴሌግራም የቴሌግራም ቁጥር የያዙ በምን ይልካሉ? ቴሌግራም
ቴሌግራም ዜሮ ዘጠኝ ሰባ ስምንት እሺ
አስራ ስድስት እሺ ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት አዎ ይሄኛው የቴሌግራም ቁጥር ነው። የቴሌ ብሩን ግን የ- ይዘዋል በስነ ስርዓት ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት ነው።
አዎ አዎ ይዤዋለሁ እሱን ይዤዋለሁ ይኸኛውን ይዤዋለሁ።